Hello. Hello. Hello. Hello. Hello. እ እ ካስተመር እፈልጋለሁ ይላል ብሏል። ካስተመር ኦርደሩን እፈልገዋለሁ ከሌለው ካስተመር እፈልገዋለሁ ይላል ብሏል።
ታዲያ እንዴት ላድርግለት? ተየርኩ እያለ አልፈልግም ታለ በሞተር እኮ የለውም ያሉት ወይም አልብርም አይደለ ነገሩ እንዲያስተካክል ነገር እየሰማኝ ነው።
ቤት አዎ ሻማ እህ ምን ሄሎ ፊኑን አተካክሏል አልፈልግም ብሏል። ካስተማሩን ቢሎኛል እኮ ነው ያልኩሽ። እሺ ታዲያ ምኑ ጋር ላቀ
መጀመሪያ እሺ፣ ምኑ ጋር ነው ደውልለትና ከዛ ማቀብል?
መልሰህ ደውል። እሰይ